Hello.
ሄሎ ሄሎ፣
ዋሽንግተን የደወልሽው ድጋሚ ደውለሻል። ምን ልርዳሽ?
አዎ ሜርካል ከረሰ ያቀውን ሆኖብኛል። ኦንላይን ላይ ኤጀንሲ አልባ- ያውራል ብዬሻለሁ። ኤጀንሲ ደውሎ ያውራል። እሺ
እጅ- ደውለን አለ አልገባም አሉ።
እኮ በቃ እ፣ በፖስት የተሸገ ወረቀት ወስደሻል ከኛ?
አዎ በቃ ጠብቁ፣ እያስገባን ነው።
እሺ፣ አንድ ያቀን ሆነዋል። ዲዛይን ሊቃጠልብኝ ስለሆነ ነው።
እሺ እሺ
እሺ።